ጤና ይስጥልኝ ቤት ቤቴ ነኝ የምረዳው።
ሚስጥር ሄሎ
እንዴት ነሽ?
ሰላም ጤና ይስጥልኝ ቤት ቤት
አዎ ምን ነበር?
ወደ አካውንት በስደት ወደ አካውንት አሁን ምን አልከኝ?
ዊዝድሮ ዊዝድሮ አካውንት በስደት ወደ አካውንት በዚህ ስልክ ነው?
አይ እ
ዜሮ ስባይ እሺ
ሰላሳ ሶስት ሰላሳ ሶስት ሀያ ስባይ ዜሮ ዘጠኝ ሰላሳ ሶስት ሀያ ዘጠኝ
ስልሳ አምስት እሺ
ስምንያ ሰባት
ስንት ብር ነው?
ሁለት ሺ አምስት መቶ
እሺ መች ነበር ያደረግከው?
አሁን ስለ አሁን እሺ እሺ እሺ ሁለት ሺ አምስት መቶ ብር ወደ ራሽድ
አሀ አንድ ሺ ሀያ ሶስት ሀምሳ ዘጠኝ አስራ አራት እህ።
ሶስት ስድስት አራት አዎ እሺ ኮንፌርም አድርጌልሃለሁ ፕሮሰስ አድርገው ሲጨርስ ይገባልሃል። እሺ አሁን ይገባል አሁን ይገባል አ?
አዎ ፕሮሰስ ያድርግና ይገባልሃል።
እሺ ሲስተር ጃስ ስለደወል ደረስ እናመሰግናለን። መልካም ቀን።
አምስት ተገናሽ